Hello ጤና ይስጥልኝ።
አቤት አቶ ጌትነት ነኝ።
እንዴት ነው? ያሲን እባላለሁ ከ Flintstone Homes ነበር ምደውሎት።
እሺ ያሲን ሰላም ነው?
አለን ትናንትና እንዲደውሎት እ፣ ለሽያጭ ሰራተኞች ስልክ ሰጥቼ ነበር። ደውሎት እንዴ?
አዎ ደውላልኛለች። በቃ የሚያስፈልጉትን document ኦች ምናምን ልካልኛለች። እ፣ ከድርጅቱ account ወደ personal አድርጌ አስተላልፋለሁ። ሰው አገናኛታለሁ። ሰክረተሪ ሄሎ ሄሎ